ጤና ይስጥልኝ ስፖርት ነው ባኮ የሚወጣው
ጤና ይስጥልን። አሁን እኮ withdraw አድርጌ አልመጣልኝ አለ። በቴሌ ብር withdraw አድርጌ ነበር፣ text አልመጣልኝም። አዎ
withdraw ሲያደርጉ text አይደለም መጣሉት፣ ከ transaction history ው ላይ ነው ፎቶ አንስተው የሚልኩት።
No አይደለም። አሁን direct withdraw ስንለው ቴሌብር ላይ ይገባል direct ማለት ነው።
እኮ ከ transaction history ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
transaction history አልገባለ ማለት ገብቼ ነበር mode ውስጥ ገብቼ ከዛ select ያስደርግሻል ከእንትን ውስጥ transaction transaction history ውስጥ ይግቡና bank transaction የሚለውን ይጫኑት።
እሺ እሺ አመሰግናለሁ